ይስጥልኝ። አክስቴ ማልቴ በኩል የቀዳሁት
በአሪፍ ቤ እንትን ከሲቢ ብር ላይ ወደ ቤቲንግ እንትን ትራንስፈር ተደርጎ ነበርና ክፍያው አልደረሰም። አሪፍ ቤ ላይ ነው ያለው ብለው
እሺ፣ ከሲቢ ወደ የት ሳ- ቤቲንግ ሳይት ነው?
ወደ ቱ ኤክስ ቱ ኤክስ ፔት ቱ ኤክስ ቤቲንግ
እሺ፣ ለምኛች መቼ ነበረ ይሄ ቀን?
አሁን ከአንድ ከአንድ ሰዓት በፊት ማለት ነው። አንድ እሺ፣ የብሩ መጠን ይነግሩኛል?
አርባ ብር ነው።
እሺ፣ ሙሉ ስሞትን
እ ሙሉ ስሞትን ይንገሩኝ።
የምን የእንትን የተባለበት አት- የአካውንቱ ስም አዎ፣ ከሲቢ አካውንት ከታች እ የእሱ አንድ አዎ የዜሮኛ ሀያ ስድስት ቁጥሩን ነው ስሜን ነው
ሁለቱንም እወስዳለሁ። ስልክ ቁጥሩ ታዋ የደወሉበት አይደለም?
አዎ የደወልኩበት ነው የስልክ ቁጥሩ የደወልኩበት ነው እሺ፣ ስሞትን ይንገሩኝ።
አንዋር ሀሰን ነው የሚለው እ አኖራ አንዋር ሀሰን ሀሰን
እሺ ደመኛችን፣ አሁን ደግሞ የእኛን የሄልክ ርስቶትና ዛሬ እ?
ስፔክስ ታስቶ ይልኩልናል።
እ እ እ
ከቲቪ ብር ወደ ትዌክስ ስፖርት ብር ሲያስተላልፉ አ የቀነሰ ቦታ አለ አይደለ? message ኡ
page ኡን ልላክሎት።
አዎ፣ እሱን screenshot አንስተው ያ ቴሌግራም ላይ እንዲልኩልን ቁጥር ያዝ።
እሺ ቴሌግራማችሁን በምን link ላገኘዋለሁ?
አሁን ስልክ ቁጥር ስጦትና በዛ ይላኩ።
አየሽ ስልክ ቁጥሩ ነው።
ዜሮ ዘጠኝ ዘጠና ሁለት
ቆይ ዜሮ ዘጠኝ እና ሁለት አስራ ሶስት
እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት
ሀምሳ አምስት እሺ thank you።
እንሰክናለን። ሌላ መረውስ ነገር አለው?
አይ ምንም የለም በቃ ይህንን እንደላኩላችሁ ታስተካክሉታላችሁ። አ?
ያው የተወሰነ ጊዜ ሊወስድ ይችላል። ተመሳሳይ case ኦች ስላሉ በተስተካከለልን እኛ ደውለን እናሳውቅዎታለን።
አይ እሺ ያው ልክልሻለሁ።
እሺ፣ ስለደውሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።